ሄሎ ሰላም ጤና ይስጥልኝ። ቤስት ቤስ ከራር ነኝ። እባክዎ ምን ልርዳዎ?
እስከዳር አሁን ሀሚድ ጋር ነው ምናምን ተጣጥፌ ነበረ።
ሀሚድ ጋር ኦኬ፣ እያወራህ ነበረ?
አዎ እሺ ላስተላልፍ።
የበላ- የበላሁት ብር አልገባልኝም።
የበላው ብር ምን ስፖርት አሁን ላስተላልፍ።
አዎ እንትን ምንድን ነው እ እሺ ኬንዶ ኬንዶ ተጫዋች
እንትኑ ላክልን history ላይ account history ላይ ማለት ነው የ- ወይ ደግሞ account history ላይ ወይ ደግሞ የራሱ የተጫወትከው የ game ኡ history ላይ screenshot አድርጌ ላኩኝ ከሆነ ማን እንዳነበ ሀሚድ ነው መሰለኝ እያነበበው ያለው
ሀሚድ ነው ያወራ አዎ።
ማን በሚል user name ነበር ያወራህን?
ኤ- እኔ ኤፍሬም
ኤፍሬም ሶስት መቶ ሀምሳ ብሩ ነው።
አዎ
እሺ okay እሺ ይመልስልሃል። እሺ አሁን ያሳውቅልሃል። ያው ለ provider ኦች ይሄኛውን round አሳይቶ እሱ ነው እንትን የሚልልህና ትንሽ ጠብቀው። እሺ አባቴ ለእነሱ ተልኮ ስለሆነ ትንሽ ጠብቀን አንዴ መስመር ላይ። እሺ አባቴ እሺ፣ እናመሰግናለን ስለደወልክ። መልካም ቀን።
እሺ።
እሺ ሀሚድ